ዘጠና አምስት ሰባ ስድስት ፒዛ ባግ የለኝም።
ዘጠና አምስት ዘጠና አምስት ሰባ ስድስት
ሰባ ስድስት እዚሁ ጠብቀኝ አንዴ እሺ ቡና እየጠጣሁ እጠብቅሻለሁ።
ጠጣ። ምግብም ይቻላል።
ይሄን ፒዛውን እንብላው። ኧረ
አሌክስ ነ አዎ፣ አሌክስ እሺ፣ አሌክስ አንዴ ጠብቀኝ መስመር ላይ እሺ
አሌክስ
እሺ እሺ
እሺ